Hello. Hello. Hello. ይህ የቢሮ ስልክ አይደለም፣ customer ነው።
ጤና ይስጥልን ጤና ይስጥልን ይስጥልኝ። hello
ጤና ይስጥልኝ ቤዛዊት እባላለሁ ከአሪፍ ፔ ነው የምደውልልዎት
ከማ ሄሎ ከአሪፍ ፔ ነው የምደውልልዎት
አሪፊ ይሰማናል አይሰማዎትም ለማያችን አዎ አንግላ በርገር ፒኤል ቤት አዎ፣ ነው አንግላ አንግላ በርገር አዎ፣ እንትን ፍሬንድሽፕ እሺ።
ወደዚህ አደባባይ
ወደ ፍሬንድሺፕ ያለው ነው
አዎ፣ ፍሬንድሽፕ እሺ ለማያች የአቶ ሙላት እ፣ ስልክ ነው አቶ ሙላት እንፈልገን ነበር የአቶ ሙላት ስልክ ሄሎ ሄሎ ሄሎ
ይሰማናል ለማያችን
ሄሎ ሄሎ
መስመር ላይ ያሉ ደንበኛችን
እ hello ይሰማዎታል መስመር ላይ ያሉ
አዎ ይሰማኛል።
ይሰማናል አይሰማዎትም አዎ ይሰማኛል።
መስመር ላይ ደንበኛችን
እ እሺ የአቶ ሙላት እሺ ሙላቷ ወይም ይቅርታ ስልክ ነው
አይደለም
እሺ ደመያችን አመሰግናለሁ መልካም ቀን ይሎት